hello hello፣ ሰላም ነው ሰላም ነው።
አለን እግዚአብሔር ይመስገን።
እ እንትን deposit ለማድረግ ፈልጌ ነበርና ሲቢኢ ብር እየሰራልኝ አይደለም።
ሄሎ ሄሎ፣ ሲቢ ብር አዎ፣ እየሰራልኝ ሲቢኢ አይደለም።
እየሰራ አይደለም።
እ ምን ይቆያል እንዴ?
አይ ብዙ አይቆየም።
ይስተካከላል አሁን አዎ እስከዛ በቴሌብር መሞከር ትችላለህ። እሺ
የቴሌ ብር ለማስገባት ስልክ ቁጥር ከሌላ ሰው ለመላክ ነበር እና ስልክ ቁጥሩን የኔ የዚህ account የከፈትኩበትን ብቻ ነው የሚያስመርጠኝ።
በቃ እንደዛ ከሆነ ትንሽ ጠብቀው። እሺ አባ
ብዙም አይቆይማ።
አዎ አይቆይም።
በቃ እሺ።
እሺ